hello ሰላም፣ እንዴት ነህ አፍራኑ?
አቤት አቤት።
hello፣ ቅድም customer ስታነሳም ላይ ነበረ አላገኘሃትም አይደለ?
ምናል አላገኘሃትም አይደል?
ስልኩ አ- አላነሳችልኝም። አ- አይሰራም ስልኩ።
በቃ መልሰው እሺ፣ አፍራኑ መልሰው እና መልሻለሁ ብላ ሳውቅ
ይቀ- ይመልሳል ይቅር ይመ- ይመለስ
ይመለስ እዛው መልሰው እና መልሻለሁ ብላ አሳውቀን ካንስ እሺ እሺ እሺ